Hello
ወይ ሰላም ጤና ይስጥልን።
እንዴት ነሽ?
ከቺፕቺፕ ነበር የምንደውለው።
እሺ ያልመጣልን product አለ ዛሬ ያልተቀበሉት አዎ።
ምን አለ?
አይ ምንም እኮ አልመጣልኝ። ደውለሽልኝ ነበር ቅድም እ፣ location ብለሽኝ location ልክ አይደለም ሱሉልታ ምናምን ያልሽኝ፣ ግን ሳንሱሲ ነው እኔ የሞላሁት አክሶ- አስኮ አካባቢ Okay። ስለዚህ የት ነገ ነው ጠዋት ብለን- ትክክለኛ location ኡ? የሚመጣሎት ቦታ የት ነው?
አስኮ ሳንሱሲ።
አስኮ።
አዎ ሳንሱሲ ማለት Okay። እ፣ ያልተቀበሉት ድንች፣ ቲማቲም፣ ጥቅል ጎመን እና አቮካዶ አዎ፣ እንደ- እሱ ነው በቃ ሁሉንም ያዘዝኩትም ምንም ማለት ነው።
በሰላሳ አንድ ያዘዙት ማለት ነው።
አዎ ስላት አዎ።
እሺ ይመጣሎታል።
ነገ ጠዋት እስከ አራት ሰዓት ምናምን ይደርሳል።
እሱን አሳውቅሎታለሁ። ትክክለኛ ሰዓቱን እንኳን ማወቅ አይቻልም። አሳውቅሎታለሁ። እሺ መልካም ምሽት።